Hello ማዬ ተቋረጠ።
ካርድ ነሽ?
እሺ
እሺ እና ከፈትሽ ፎቶ አዎ አዎ ስሙ ከፍቻለሁ።
መጣልሽ፣ አዎ ደንበኛ ስም፣ ከዛ item ምረጭለት ምትቆርጪው እሺ ይኸው መረጥ መረጥ። እሺ quantity ላይ ሄደሽ ስንት ነው ብዛቱ ስንት ነው?
balance አሁን እዚህ ጋር አያሳየኝም። የለም እኮ አይ quantity ባ- አይደለም ስንት ነው እ።
quantity ው? ሁለት ነው የምትሸጪው እቃ? አሁን item መረቻ የ item አዎ ማቴሪያሉ ስንት ነው የምትሸጪው? አንድ ነው ሁለት አንድም ነው እቃ?
ሁለትም ሁለት ልበለው።
እሺ ሁለት በይ። quantity ላይ ሁለት በይ። ከላይ ሁለት።
ያለውን ቀስት ነካ ነካ ነካ ስታደርጊ ሁለት ይመጣል።
አዎ መስታወት እሺ ከዛ ዋጋውን የአንዱን ዋጋ ብቻ አስገቢ እዛ ጋር
የአንዱን ማለት ነው። እሺ የአንዱን ዋጋ እሺ።
እሺ አንድ ብር ከሆነ አንድ ብር በይው። ለ sample እየሞከርሽ ስለሆነ ታይዋለሽ። አንድ አዎ።
ብር በይው ወይ መቶ ብር ሲያልሽ አንቺ እንደበላቁት።
አዎ አይ ችግር የለውም። እሺ ከዛ እሺ ከዛ በኋላ እ፣ add add በይው እታች add አላ በቃ አይ add በይው add ብያለሁ። አሁን የሆነ ምንድን ነው ቀይ አበራ ዩ ካንኖት ፐርፎርም አይተም ዜሮ ነው ነጌቲቭ ነው ዜሮ ነው እያለኝ ነው።
okay አይ- item ኡ ስንት ሁለት percent ነው ወይስ አስራ አምስት percent ነው?
እ አ- እ፣ ስትሞዩ item ኡ ልክ አይደለም ማለት ነው።
ግን እኮ ERP ላይ እያሳየኝ ነው። ERP ላይ አሁን ገብቼ ያለኝን እቃ ምን ያህል እንደሆነ ለማየት ስፈልግ እ እያሳየኝ ነው። ይሄን ያህል እቃ አለ እያለኝ ነው።
አሃ
ግን ለመሸጥ ስፈልግ ግን እዚህ ጋር POS ላይ ግን unit price ኡንም ጽፌ quantity ውንም ጽፌ add ሳረግ ቀይ ነው የሚያበራ።
እንዴት ነው? እ?
እንጃ ቀይ።
እሱ ትንሽ እኔም ስለ እኔ እናንተ ጋር መፍትሄ ካለ ብዬ ነው የደወልኩት። ምናልባት አዎ ከአቅሜ በላይ ከሆነ ሌላ ቁጥር ሰጥሻለሁ። እስኪ ስ- እሺ እሺ፣ እንችላ የኔ ቆንጆ።
support support ላድርግሽ ብዬ ነው። እሺ አ- ERP ላይ ግቢና እስኪ በስነ ስርዓት ተመዝግቧል። ድጋሚ መዝግቢው፣ ምንም ችግር የለውም። ያንን delete ወይ ታደርጊያለሽ ወይ ራሱን ስሙን ምረጭ። ERP ውስጥ ግቢ።
እሺ
ገባሽ? ERP አዎ ውስጥ አዎ፣ ገባሁ።
እሺ።
እሺ ከዛ እሺ እኔም እየከፈትኩ ነው።
እሺ
ከዛ እንትን element የሚለው አለ አይደለ? maintain ትገቢያለሽ።
maintain እሺ ሜ- maintain ላይ ግቢ እና ከዛ element ጎን የሆነች ቀስት የለችም?
አዎ አለች።
ቀስቷን ንኪያት።
እሺ ከዛ ከዛ item ን ምረጭ።
እ፣ ኤለመንት አዎ element።
element፣ አዎ element የሚለው ከዛ ኮድ ውስጥ ነው የምትገቢው። ኮድ ውስጥ ስትገቢ የመዘገብሽው new አለ፣ save አለ፣ delete አለ አ?
አዎ አለች።
ከላይ ከዛ ኮድ አዎ።
አለ አይደለ?
ኮድ አለው።
በቃ ኮድ ጋር የሆነች ቀስት አለች አይደለ?
አዎ ሰን- እንትን ለአራት ማዕዘን ሰንጠረዥ ነገር አዎ አለች።
እሷን ቀስቷን ንኪያትና የአስገባሽውን ስም ምረጭ።
እሺ
ያስገባሽው ምን ነበረ?
ያስገባሁት egg beater ን ነበረ።
በቃ ለምሳሌ ስሙን እሱን click አድርጊና ምረጭ። መረጥ
አላመጣልኝም አላመጣልኝም።
ስሙን ምረጫ። እዚህ ኮድ ላይ ግቢና ስሙን እዛ ጋር ጻፊው፣ የምትፈልጊውን ስም ማለት ነው።
እህ፣ እኔ ልጻፈው? እሺ አይ አትጻፊው፣ እዚህ ጋር ምረጭ። ይመጣልሻል ዝርዝሮች። ኮዱን ስትነኪ ቀስቷን ዝርዝሮች ይመጣልሻል።
ግን የፈለኩት እቃ አልመጣልኝም። የኔ ፍቅር
እሺ ኮዱን ንኪ ድጋሜ።
እሺ ይኸው ነካው።
ቀስት አለች አይደለ?
አዎ ከዛ የምሸጫቸውን item list ኦች አላመጣልሽም ዝርዝሮች።
አምጥቶልኛል። አዎ ከዛ እዛ ውስጥ ፈልጊ ስሙን ወደ ታች ወደ ታች ወደ ታች እያደረግሽ የመዘገብሽውን ስም ፈልጊው።
እሺ ይኸው ፈለግሽ?
አምጥቶልኛል። አዎ አገኘሽው?
አዎ ንኪው እሱን የመዘገብሽውን item ንኪው።
እሺ ነካው። ከዛ ነካሽ? ከዛ መጣልሽ አይደለ? ኔም ጋር ከታች አዎ ከታች ከታች መጥቶልኛል።
ስሞች አዎ መጣልሽ። እሺ አዎ UOM PC ምናምን የሚለው አዎ እሱም አለ።
እሺ የኦሚቲ ካርቶን አ ከዛ groups ምን group ይላል?
items።
item ነው የሚለው።
አዎ group ጋር item ነው የሚለው።
እኮ software production ትበዩ እ ላይ ያለ ሶፍትዌር የሚለውን ንኪው።
ሶፍትዌር አዎ
software software የሚል ግን ምኑ ጋር ነው ይፈል product እኮ እንትሎም እቺ ቀስቷን ከ group ያለችን ቀስቷን ስትነኪ ወደ ታች ይመጣልሻል ዝርዝሮቹ
items items የሚል ብቻ ነው የመጣልኝ ሌላ ነገር የለም አልመጣም።
የለም አዎ
እሺ ታክሱስ ስንት ይላል
እሺ ታክሱ ጋር ያው ቫቱ አስራ አምስት percent ምናምን እኮ ቫት ቫት ብቻ ነው የሚለው አዎ ታክሱ ቫት ብቻ
ታክስ ቫት ነው አስራ አምስት normal price ኡስ free price ነው price ኡ የለም እኮ free price ነው ዋጋው እ አዎ ዋጋው free price ነው ባዶ ነው አዎ አዎ በቃ እሺ ከዛስ group ኡ ላይ እንትን ምረጭለታ
item software product የሚለውን ምረጭለት
group ላይ አለ አለ
ግን ምንም የመጣልኝ ነገር የለም። item ብቻ ነው group ጋር የመጣልኝ።
እሺ በቃ ስልክ ልስጥሽና እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት እሺ አሁንም ዜሮ ሶስት እሺ
ከዛ ሀያ ስምንት ሰማንያ ሁለት ላይ
ሀያ ስምንት ሰማንያ ሁለት እም።
እሺ በዚህ ደውዬ ላናግራቸው።
አዎ አናግሪያቸው በቃ እሺ የኔ ቆንጆ አመሰግናለሁ።
እሺ በጣም ማ አመሰግናለሁ።